hello
ሄሎ
አቤት፣ ሄሎ
አቤት፣ አይሰማም።
ይሰማል ይሰማል።
እሺ፣
የኮሜዲያን እሸቱን ድሬዳዋ ላይ የሚካሄደው standup comedy ለወታደ
እሺ፣ ይቻላል። ቅዳሜ ሚያዝያ አስራ ሁለት ከአስራ አንድ ሰዓት ጀምሮ ነው ያለው። ቦታ መያዝ ይቻላል። ተመዝግበው
እሺ፣ እንዴት ነው ስሞትን ሁኔታው?
እንገሩ።
እሺ፣ ስሜ አንዋር አሚር ይባላል።
አንዋር አሚር።
አዎ፣ አንዋር አሚር እሺ።
አብዱር
እሺ፣ ስልክ ቁጥሮትን ይንገሩ። ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና አንድ
ዘጠና አንድ ሀያ ዘጠኝ
እሺ
ሰላሳ ስምንት
ሰላሳ ስምንት ሰባ ስድስት
ሰባ ስድስት እሺ እ መግቢያ መደበኛ ሶስት መቶ ብር VIP አምስት መቶ ብር ነው እ ለተማሪዎች ሁለት መቶ ብር ነው